ጤና ይስጥልን ስፖርት መኮንን ልርዳው።
ጤና ይስጥልን ትላንትና ፔመንት ወደ ቴሌብር ድሮ አድርጌ ነበረና እሺ ሶስት ዙር ተደጋጋሚ ጠ- ጠቅላላ ድምሩ ሶስት ሺ ሁለት መቶ ሀምሳ ብር አልገባልኝም እስካሁን ድረስ በሳንቲም ታይ
በቴሌግራም ላኩልን።
እ?
በቴሌግራም ልከውልና ያልገባሉ አይደል- አይደለም እዚህ ስፖርት ላይ ነበረኝና ከ transaction አድርጌ history ነበር።
ላይ screenshot አድርገው ያልገባሉትን በቴሌግራም ይላኩልን።
በየትኛው ላይ ላክ ስልክ ቁጥር ትሰጪኛለሽ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት በዚህ ላኩ።
እሺ አመሰግናለሁ እሺ እሺ